hello ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ይሄ ነገር ድጋፍ ምናምን የሚለው እንዴት ነው? እስኪ ልታስረጅን ትችያለሽ?
የምን ድጋፍ?
ይሄ እሸቱ እንትን ላይ የሚለው ድንቅ ልጆች
ድንቅ ልጆች እ
ድንቅ ልጆች መጠቆም ፈልገው ነው?
አዎ አዎ
እሺ አምስት ዓመትና ከዛ በታች የሚቻሉ ስን- የስንት ዓመት ልጅ ነው መጠቆም የፈለጉት?
እስከ አራት አመት እና አምስት አመት
እ እሺ እሺ ስማቸውን ይንገሩኝ።
እሺ ዮርዳኖስና አሜን
ሁለት ልጅ ነው መጠቆም የፈለጉት?
አዎ
እሺ አንዷን ይንገሩኝ። እሺ መጀመሪያ ዮርዳኖስ
ዮርዳኖስን ደጉ
ደጉ
አዎ
እሺ ስንት ዓመቷ ነው?
አራት አመቷ
ሴት ናት አይደለ?
አዎ ሴት ናት።
እሺ የቤተሰቦቿ ስልክ ቁጥር አለዎት?
ይሄ ነው
እርስዎ ምንድን ነዎት ለህፃኑ?
እናት ነኝ።
እም፣ እሺ እ፣ በቃ ስልክዎትን እንያዝና